hello ጤና ይስጥልኝ ድር ገበያ።
hello
አቤት
እ፣ ሱ- ሱቃችሁ የት ነው ያለ? የእናንተ ሱቅ
እኛ ሱቅ የለንም፣ ኦንላይን ነው የምንሰራው፣ e-commerce ነው ያለን እና አዎ።
አባይ ቲቪ ላይ ነው የምንሸጠው። ከዛ በተጨማሪ እንደ እቃውን ሳናይ ዝም ብለን እሱማ እያየን ነው ከአባይ ቲቪ ላይ ግን እንደ እቃውን እንደ የምንረከበው እንዴት ነው?
እቃውን እንልክሎታለን። ካል- ካልወደዱት tag ኡን ሳይገነጥሉ መመለስ ይችላሉ።
አም- የት አካባቢ ነው ያሉት?
ቤላ ነው።
ይቻላል፣ ወደ ቤላ መላክ እንችላለን። እዛው አይታችሁ ም- መመለስ ትችላላችሁ ካልወደዳችሁት። ምንድን ነው እቃ ነው የፈለጉት?
ቱታውን አሁን ለመ- ለብሰን ምናምን ከምን እንትን ካላለ ይቻላል፣ ሞክራችሁ tag ኡ ሳይገነጠል መመለስ ይችላሉ።
ተጣጥፎ ይመለሳል እዛው።
አዎ delivery የሚሰጣችሁ ሰው ይጠብቃችኋል። አይታችሁ እዛው መመለስ ትችላላችሁ።
እም፣ ከባንክ ጋር account እንትን ዱቤ የላችሁም እንዴ?
ዱቤ የለንም።
በቃ እሺ ጥሩ